ጤና ይስጥልኝ ቻፓ።
Hello ጤና ይስጥልኝ።
አብሬ ይስጥልን።
እ፣ እንትን ከቻፋ ወደ ቴሌብር አስተላልፍ የነበርና ጠዋት ዛሬ ጠዋት ሶስት ሺ አንድ መቶ እሺ የቴሌብርስ ቁጥሮት ንገረን።
ዜሮ ዘጠኝ ሰላሳ ሶስት ሰላሳ ሶስት
አርባ ሰባት አርባ ሰባት ዜሮ ዘጠኝ አስራ ሁለት ዜሮ ዘጠኝ አስራ ሁለት
ሀደራ አባድ ጠላ እሺ የን- እ፣ እኛ ጋር አልመጣም። እነሱ ጋር approve እንዲያደርጉት ይንገሯቸው። እሺ
ወዴት ማለት እ፣ ቤት ነው ያለኝ።
እ? እ?
የከየት ድርጅት ነው withdraw የጠየቁት?
ከሁሉ ስፖርት ወደ እንትን ነው አዎ፣ ያስተላለፍ ስፖርት ይጠይቋቸው። እሺ እኛ ጋር አልመጣም።
Okay ከሁሉ ስፖርት ታዲያ በ- በምን እንትን ዜሮ ላገኛቸው ዘጠኝ ይችላሉ?
አርባ ስምንት ስልካቸውን ልስጥህ።
እስኪ ዜሮ ዘጠኝ ሰባ ስምንት
ሰማንያ ስምንት No ሰባ ስምንት ሰባ ስምንት Okay ዜሮ ዘጠኝ ሰባ ስምንት ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት
ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ
እሺ እሺ thank you እሺ እሺ ነው